ጤና ይስጥልን ዲስትሪክት ረዲት ነኝ የምንረዳው
ውስጥ ወርቄ ነበረ ሶስት መቶ ብር
እሺ ትንሽ ቆየ አራት አምስት አራት ቀን አምስት ቀን የሆነዋል ግን እስካሁን ምንም አይነት ውስጥ ትክክለኛ ቀኑ መች ነው ትክክለኛ ቀኑ ቆስ አንዴ
አሁን የደወልክበት ነው የቤት ስልክ ቁጥር አዎ
Hello አቤት መቼ ነው ቀኑ
ቆይ ቀኑ እዚህ ላይ እምቢ አላሳየኝም date ኡን ብቻ እዛ ላይ ስንት ብር ነው ሶስት መቶ ብር
Hello አቤት እ በ voucher ነው withdraw ያደረግከው በ voucher ነው በካፓ።
ዊዝዶ ያደረግከው አይደለም በካፓ።
በ voucher ነው withdraw ያደረግከው Okay
እ ወደ bet bet account መመለስ ትችላለህ ወይም ደግሞ አዎ መልሽ ይለኝሽ እኔ መመለስ አልችልም አንተ ነህ መመለስ የምትችለው ግን እንዴት?
መልሰህ ዊዝዶ ማድረግ አትችልም
አዎ እኮ መጫወት እምቢ አለበት።
ብሎ- እምቢ ብሎኛል ስንት ጊዜ ነው cancel ያደረኩት እምቢ ብሎኛል voucher እ voucher history ውስጥ ትገባና voucher code ዷን ታገኛታለህ እሺ
ከዛ voucher code ዷን ካወጣት በኋላ deposit ብለህ voucher ን ትመርጥና ወደ account deposit ታደርገዋለህ። ከዛ ይገባልሃል።
እኮ ውስጥ አንዴ ነገር እንድገቢ ነው account history ላይ ትገባና voucher history የምትላለች።
እሺ
ከዛ voucher history voucher history ውስጥ እ ቀኑን ስታስገባው እሺ
በዘጠኝ ነው ቀኑ። ዘጠኝ ብለህ ቀኑን አስገብተህ search ስታደርገው እሺ ይመጣልሃል።
Okay
ከዛ code ዷን copy ታደርግና
አየሁ deposit ጋር ትሄድና vouch- እ voucher ን ትመርጥና voucher እም፣ ትሏን እ voucher code ዷን ያቺ ኮፒ ያረካትን ስታስገባት ወደ እሺ ቤት አስገብተህ deposit ስታረጋት ወደ bet bet account ይገባልሃል።
Okay okay እሺ እሺ